ሰላም ጤና ይስጥልኝ። ችፕስ ሄሎ ሄሎ
ሄሎ ሄሎ አቤት። ሄሎ
ሄሎ አቤት አቤት ይሰማል።
ማን ልበል?
ማን ልበል? አንተ ነው የደወልከው።